ጤና ይስጥልኝ አልፌ ደነኝ ማስረዳ ጤና ይስጥልኝ አልፌ ደነኝ ማስረዳው
ዲፕሎማቲክ በአሪፍ አድርጌ ነበር ተጀምሩ እና ብሩ መብሄድ አያልቅም ሜቲንግ ላይ ማለት ነው።
ምን አሉ እንደሚያሽን ትንሽ ተንቀሳቅሰው ሊያናግሩኝ ይችላሉ? ድምፆት ትንሽ ርቋል።
አሁን እንትን ነው እ አይሰማም
ደንበኛችን እየሰማሁት አይደለም። ድምፆት እየተሰማኝ አይደለም።
አሁን አይሰማም? hello
ደንበኛችን አሉ መስመር ላይ
አሁን አይሰማም? አ- አሁንስ አይሰማም?
መስመር ላይ ያሉ ደንበኛችን
አ- አሉ አሉ። አሁን አይሰማም? hello
እየተሰማኝ አይደለም። ድምፆት ደንበኛችን
አሁንስ? hello
ምን አሉኝ?
አይሰማም?
መልሼ ልደውልልዎት ደንበኛችን እየሰማሁት አይደለም።